ትላለህ? እሺ ዶላር ዶላር አዎ ይወጣል ማለት ነው። ይወጣል ቹቹ እንሄዳለን ብላኛለች። ትለኛለች ማለት ነው።
ወይ ማምቢ እንዴት ነሽ?
እንዴት ነሽ? ወይኔ ደህና ነሽ? አልገባሽም እንዴ?
ሰላም ነው ደህና ነኝ እግዚአብሔር ይመስገን።
አለ አልገባሽም እንዴ?
ገብቻለሁ።
ቢሮ ነሽ? እኔ የምልሽ መንብዬ ይሄ በየአመቱ የሚቀርብ ሄሎ ምን አለ በየአመቱ የሚቀርበው የህገ መንግስት ትርጉም
እ ይሄ አቤት እንትን ላይ ምክር ቤት ላይ የሚቀርብ ጥራዝ ጥራዙን አስቀ- ተቀበያቸውና አስቀምጭ ብሎኝ ነበር አለቃ።
ምንድን ነው ጥራዝ ይሄ ለውሳኔ የሚቀርበው?
ለውሳኔ የሚቀርቡት ጠቅላላ እነ የሚቀረቡ ምናምን ተብሎ ምክር ቤት የሚቀርቡት እንትኖች አሉ አይደለ?
ራሱ ጋር ነው ታዲያ። ሙሉዬ ጋር እኮ ነው እኔ ጋር ነው።
የለም እታገኝ ጋር ይኖራል።
እሷ እንጂ- እሷ ጋር ካለ ነው እንጂ እኔ ጋ የለም ትላለች በቃ አልሰጠንማ። ራሱ ጋር ነው የሚቀመጠው።
አይደል?
ለ- ለነ ባለፈው ውሳኔ ሀሳብ እንዲቀርብ እንትን ተብሎ የየስማቸው እንትን ያለ አለኝ የዘንድሮ እሱን ማስጠረዝ የዘንድሮ ሳይሆን የከሁለት ሺህ አስራ አራት እ?
ከሁለት ሺህ አስራ አራት ጀምሮ
እ፣ እንግዲህ እዛ ኮምፒውተሩ ላይ መፈለግ ነው ይኖራል። እንፈልጋለን እሺ።
ከተከፈተ እሺ